hello
hello ጤና ይስጥልኝ።
ጤና ይስጥልን። Donkey Tube ነው።
እሺ እንትን መረጃ ለመጠየቅ ነበረ ምን ምን እንደሚያ እንትን እንደሚል ለሚያስፈልግ እሺ፣ ስሞትን ማን ልበል እኔ ዮናስ እባላለሁ።
ዮናስ አዎ ዮናስ ማን ዮናስ ተስፋዬ
ስልኮትን ይነግሩኛል?
ዜሮ ዘጠኝ ዜሮ ዜሮ
እሺ አርባ ስድስት
እሺ ሀያ ሰባት አስራ ሰባት
ከየት አካባቢ ነበር የሚደውሉልን?
እኔ ከአቶ ብስተራ
ማስታወቂያውን ከምን ላይ ነበር ያዩት?
ከእንትን ላይ ከ TikTok የራሱ account ነው መሰለኝ።
አ TikTok ላለ የግል account ኡ በአካል ነው ኦንላይን ለመማር ያሰቡት?
አይ በአካል ነው መረጃውን መጀመሪያ መረጃውን እንድትሰጪኝ ነበር የፈለኩት።
እሺ የሶስት ወር ኮርስ ነው ኮርሱ ለወር ከአስራ አምስት ቀን ያህል በሳምንት ሶስት ቀን ሰኞ፣ ማክሰኞ፣ ሰኞ፣ ሮብ፣ ዓርብ ወይ ማክሰኞ፣ ሐሙስ፣ ቅዳሜ እሺ ከአስራ አንድ ሰዓት ተኩል እስከ አንድ ሰዓት ተኩል class ይኖረናል። አስራ አምስት ቀኑን ደግሞ assignment የሚሰሩበት ይሆናል። አንድ ወሩን ደግሞ final ቪዲዮ ሰርተው የሚመረቁ ይሆናል።
okay እንትን ክፍያውስ እንዴት ነው?
ክፍያው በ credit hour ሰባት መቶ ሀምሳ ብር ነው። አጠቃላይ የምንሰጠው credit hour ደግሞ ሀያ ነው። መለሰ ደላለኝ መለሰ ደላለኝ አስራ አምስት ሺ አይ ሀያ ሰባት መቶ ሀምሳ ሲባዛ hello አቤት አቤት
አስራ አምስት ሺ እርስዎ ግን መቼ ሊመዘገቡ አሰቡ?
መች ነው እስከ ሀያ አምስት ለማኪያት እ መች ነው የመጨረሻው ቀን?
class ኡ ሰኞ ይጀመራል።
okay አይ በቃ ቀጣይ ዙር ይኖራችኋል አይደለ?
ይሄ የመጨረሻ ዙራችን ነው። YouTube የመጀመሪያው ስልጠና የመጨ- የመጨረሻ ዙራችን ነው።
ኧረ እባክሽ ያው አይ፣ ለዛም ነው discount አድርገን ከአስራ አምስት ሺህ ወደ አስር ሺህ አድርገን እየመዘገብን ያለ ነው።
okay እሺ በቃ እንትን ብዬ ልደውልልሽ አሁን ወደ በኋላ ምናምን
ይደውሉልን። ዛሬ ሀያ አራት ሰዓት እንሰራለን።
በቃ እሺ እሺ እሺ፣
አመሰግናለሁ።
እናመሰግ- እኛም እናመሰግናለን። መልካም ቀን።
እሺ እሺ